አዎ ዛሬ እንኳን መምጣት አልቻለም።
hello hello ጤና ይስጥልኝ።
አብሮ ይስጥልን።
ትላንት order አድርገን ነበር፣ እስካሁን አልተ- አልተደወለልንም።
እሺ በስልክ እ?
በዚህ ስልክ ቁጥር ነው order ያደረጉት። አሁን በደወሉት።
አዎ በዚህ ቁጥር እሺ አንዴ መስመር ላይ ጠብቁኝ። የ driver ስልክ ላይ ኮድ ደርሶታል። ኮሮናል እ? እ?
ኮድ ደርሶታል አይደል?
ነው እኮ ደርሶኛል፣ ግን ሌላ ክም- ሌላ ጊዜ ስናዝ በዚህ ሰዓት ይደርሰናል ወይ ይደወልልናል።
እሺ አሁን ግን ይዞት ወጥቷል። የ driver ስልክ ልንገሩት።
ስልክ አዎ ዜሮ ዘጠኝ አስራ ሁለት
ጠብቂ። የ driver ስልክ ነው አስራ ሁለት ሀያ ሰባት
አስራ ሁለት ስንት አልሽኝ? ይቅርታ ዜሮ ዘጠኝ አስራ ሁለት እ ሀያ ሰባት ሀያ ሰባት አርባ ሰባት
አርባ ሰባት ዘጠና
ዜሮ ዘጠኝ አስራ ሁለት ሀያ ሰባት ሰባ ሰባት ዘጠና አዎ ታመነ ይባላል። ይደውሉለት። ይዞት ወጥቷል። hello